ጤና ይስጥልኝ ቤስት ቤት ረዴት ነው የምንረዳው?
deposit ከዚህ አልገባም ብያቸው አሁን approve ተደርጎ ወደ ቴሌብር ገብቷል ብሎኝ ነበር።
እሺ አልገባለ አልተመለሰም። ቴሌብር ላይ የለም። አሁን እሺ የቤስት ቤት ቁጥር deposit አድርገ ነው?
deposit አድርጌ ነበር ወደ ቤስት ቤት እሺ አምስት ቀን በፊት።
እሺ
ከዛ አልገባልኝም ብዬ text ልኬላቸው አሁን መልሼ ስደውል ጊዜ ወደ ቴሌብር ተመልሷል አለኝ።
ማን ነበረ ለ አሁን ደውለ እንጃ ነበር ስሙን ረስቶት ወንድ ነው ወንድ ነው። ሄሎ ሄሎ
እ፣ አንዴ ቆይ ጠብቀኝ። ላገናኘ እሺ ያወራል ልጁ እሺ
እሺ ሄሎ ሄሎ እ፣ አላገኘውም። አሁንም አ፣ አልገባም።
okay፣ በቃ ድጋሚ ሪፖርት አደርግና ከዛ በኋላ መልሳቸውን እ፣ አሳውቅሃለሁ። እንደገና እ፣ አምስት ቀን ነው ቆጣች እንደዚህ እየደወልኩ ምን መሰለህ፣ ይሄ ከትላንትና ወዲያ ነው update ያደረጉልን። failed ብለው ነው ይላኩ። ከ- ከዚህ በፊት completed ወይ approved ብለው ነበር የሚልኩት ወደ ቤስት ቤት ቢገባ ማለት ነው። ስለዚህ failed ማለት እ፣ deposit ማድረግ አልተቻለም ማለት ነው። መ- ይመልሱታል እንደዛ ሲሆን ማለት ነው።
ግን አልገባም። ወደ ስለዚህ ቴሌብር አዎ እኮ ላሳውቃቸውና እስከዛ ድረስ ብትታገሰኝ እ፣ ችግር አለ። ትንሽ ታገሰኝና አሳውቃለሁ። በዚሁ ስልክ አይደል?
አ፣ ከዛሬ ግን ሄሎ።
አልፍማ
አዎ ማለፍ የለበትም። አሁን ቶሎ መመለስ አለባቸው። ቶሎ ካልመለሱልን ግን still እንትን እንላለን። ምን ጠይቀው ነው የሚሆነው። ቶሎ ይመልሳሉ ብዬ ተስፋ አደርጋለሁ። እሺ እንደዚህ